ቤት ዘመድሽ ሳለምሻለው ጭንቀት እንዲወገድ ድንግል በምልጃሽ የልቤን ልነግርሽ መጣው ከደጅሽ እመቤቴ ማርያም ሆይ ሰላም እልሻለሁ እንደ ኤልሳቤጥ ዘመድሽ ሳለምሻለሁ ጭንቀትን ወገድ ድንግል በምልጃሽ የልቤን ልነግርሽ መጣሁ ከደጅሽ መከራው ፈተናው ከልቤ ተጋርቶ እንደምን ልጃለው ልቤ ተስፋ ቆርጦ ማናለኝ አላንቺን ባይን የሚያብስ ደስታን አጎናጽፎ የልብን የሚያደርስ ለችግሬ ደራሽ ምስጢረኛዬ ነሽ ቋጠሮዬ ይፈታል የልቤን ሳዋየሽ ይብቃኝ ለውጭልኝ ሐዘኔን በደስታ ሰላማዊ ልሁን ድንግል የኔ አለኝታ ቅድስት በረከት ሞልቶ ታየ ቤቴ መንፈሴ ምርካሽ ጠገበች ሕይወቴ የእናትነት ፍቅርሽ ፍጹም ሆነኝ ተስፋ ትካዜ ቀረ ሐዘን ከኔ ጠፋ በዘመኔ ሁሉ ድንግል ላመስግንሽ ከክፍ ሳልወጣ ሳልጠፋ ከቤትሽ በተኩላዎች መሃል ነውና ኑሮዬ ጥበቃሽ አይራቀኝ ድንግል ከለላዬ